ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። ባካውም ነው
እስኪ ትኬት ይልኝ ደህና አደርሽ እናቴ።
አለን እግዚአብሔር ይመስገን። እሺ ጋሻ ጎዳ ንገረኝ።
አስራ ሶስት እሺ
ሀያ ስምንት እሺ ዜሮ አምስት አስራ ስምንት
እሺ ሶስት ጨዋታ ነው የወደቀብህ። እሺ hello ወድቋል።
አዎ ሶስት ጨዋታ የመጀመሪያው አልሀዲድ ከማናማ ምና የሚለው ከዛ ስንት?
ACC okay እሱ okay አብርቶብሽ ነው። ጎሉን እስኪ ንገሪ።
አንተ የጠራኸው እንትን ነው አይደለ? total goals over two point five ነው የጠራኸው።
አ አ እሺ፣ ጨዋታው ላይ የቀባው ያ ሁለት ብቻ ነው የቀባው። ዜሮ ለሁለት ነው ያለቀው። over two ነው?
point five ማለት ደግሞ ሶስት እና ከዛ በላይ መግባት አለበት። ስለዚህ እሺ እሺ እሺ እሺ በቃ ሌላ አንድ ይልኛል።
ሌላ እሺ ንገረኝ። እሺ
አስራ ሶስት ሀያ ስምንት እሺ
ሀያ አራት ሰባ ስድስት
ሰባ ስድስት
አ
እም፣ እሺ ይሄኛው ደግሞ አራት ጨዋታ ነው የወደቀው
የወደቀው ነው ያለፈው።
የወደቀው አንድ ጨዋታ ብቻ ነው ያለፈው።
እሺ እኔ እናት ልንገርህ ከየትኞቹ እንደሆነ ወይስ ግልጽ ነው?
ፊ- እሺ ያን- የመጀመሪያው አልፏል።
የመጀመሪያ ወድቋል። እንደ win one ነበር አይደል- ያልከው So result ቱ እ፣ ዜሮ ለዜሮ ነው። አቻ ነው የወጡት። የመጀመሪያው ቡድን Mhm.
ባለሜዳ ያሸንፋል ነበር ያልከው፣ አቻ ነው የወጡትኝ። ሁለተኛው ደግሞ total goals over two point five ነበር የጠራኸው።
በቃ እኔ እናት ከወደቀ አዎ ችግር ወድቋል። አንድ የለም። እሺ እሺ፣ እሺ።
እሺ፣ አመሰግናለሁ። እኔ እናት መልካም ድል ለጊዜ እሺ